ጤና ይስጥልኝ ቤተሰብ ዲቦራ ነኝ። እባክዎ ምን ልርዳዎ?
በቻፓ withdraw አድርጌ confirm እንድታደርጊ ነበር።
እሺ፣ አሁን የደወልክበት ነው የቤተሰብ ቁጥርክ? ስንት ብር ነበረ? ይቅርታ አስር ሺህ confirm ሲል ማለት ነው ገና አልገባም ማለት ነው።
ከዚህ አልተለቀቀልህም ብሩ ማለት ነው።
okay ከዚህ ሌላም confirm ሲደረግ ነው የሚወጣው ከ account ክ።
ይኸው ሌላም እስኪ አለ?
አት- ሁለት ሺህ እና አንድ ሺህ ትናንትና ብዬ እህ confirm ይላል ግን እንትን አላለም።
ወደ አንተ account አልገባልህም ወደ ላካው።
confirm ይላል እንትኑ ላይ ማለት withdraw እንትኑ ላይ እሺ
ይኸው አድርገዋል። እሺ
አብዬ እንዴት ነሽ?
ሌላ
ወይ አንድ ሺህ ሁለት ሺህ እና አስር ሺህ confirm ያልተደረገልክ።
okay አደርጊልኝ እሱ እሺ ወደ account ነው ወደ ሌላካው።
አ- እስቲ account ንገረኝ።
አንድ ሺህ አስ- እሺ።
አስር ሺህ እሺ
አስር ሺህ ሰላሳ እህ ስልሳ ዘጠኝ እሺ ሀያ ሁለት እሺ ሰ- ሰባ ሰባት ሶስቱም ወደዚህ ናቸው።
አ እሺ በቃ ሶስቱንም confirm አደርግልሃለሁ ይገባልሃል።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሆንልህ።
እሺ ቻው